ሄሎ
ሄሎ ሄሎ
እ ስኬት ነው?
አዎ ስኬት ቴክኖሎጂ ነው።
እሺ ብር አስገብቼ ነበረ እና እሺ እ ማሽን withholding ተቀናሽ አድርገን ስለሆነ እኛ የምናስገባው ስለምናሳውቅ እ እ አቅድም አስገብቻለሁ በአጭሩ real estate የሚል እሺ እና check አድርጊና ነገ መጥቼ receipt እንዳስቆርጥ ነበር።
እኮ እኔ ጋር አይደለም የሚገባው ኃላፊው ጋር ነው የሚገባውማ።
እሺ ስለዚህ እሱ ጋር ነው ማለት ነው።
የምደውለው?
አ- አይ እሱ ጋር መደወል ሳይሆን እኔ ጋር አይገባም text ኡ የገባበት እኮ እኔ ማሽኑ እንዳያልቅብኝ ነገ ስለሆነ እንትን የምለው አንደኛ የእናንተንም TIN number ትሰጡኛላችሁ።
እኮ withholding አሁን ቆርጬ አሁን እንዳም ልሰጥሽ እችላለሁ TIN number ኡ እሺ